ጤና ይስጥልኝ። አሪፍ ነኝ ማለት ነው። ባኮ ሙሉ እርዳዎች ሁሉ ስፖርት ወደ ባንክ ወደ ቴሌብር ትራንስፈር አድርጌ እሺ ሁሉ ስፖርት ላይም ቴሌብር አልገባም ነበርና የሆነ ቁጥር ተሰጥቶ የነበረ ቴሌግራም ላይ ላክልኝ ተብዬ ልክ ያለው እሺ። በዚህ ቁጥር ነበር ይላኩልን ወይም ስሞትን ይንገሩኝ የቴሌግራሙ?
በዚህ ቁጥር ነው እሺ። ቴሌግራም ላይ ማን ነው በሚል ነው ስሞት?
የእኔ አዎ
ዴቪድ ነው የሚለው
እሺ። ደንበኛችን እያየሁልዎት ነው።
ሮቤል ሚን ሮቤል እ ሮቤል ነው።
አዎ።
እሺ እሺ። ከሁሉ ስፖርት አንዲት ሶስት መቶ ብር አይደል?
አዎ።
እሺ። የላኩት screenshot ደርሶናል። እኛ ለባለሙያዎቹ እናስተላልፍልዎታለን።
okay ማለት ይቆያል transaction ኑ ያው በዚህ ሰዓት ማለት አንችልም። ያሉ ተመሳሳይ case ኦች ስላሉ በተራ እርሶ ይስተናግዳል።
ወደ ሁሉ ስፖርት ነው የመለሰው ወደ ቴሌብር ወደ ሁሉ ስፖርት ነው የሚመለሰው።
እሺ እሺ አመሰግናለሁ።
እሺ ደንበኛችን መልካም